hello ጤና ይስጥልኝ ችግር
hello hello ጤና ይስጥልኝ ችግር እንዴት ዋላችሁ? ትናንትና order አድርገን ነበርና እሺ እስካሁን አልደወሉልኝም።
በዚህ ስልክ ቁጥር ነው order ያደረጉት አዎ አዎ።
እሺ እስቲ መስመር ላይ ጠብቁኝ አንዴ check ላድርግ እሺ እሺ።
እሺ ድንች
ሽንኩርትና ቲማቲምና ቲማቲም። አዎ እሺ የ driver ስልክ ልንገሩት ይዞት ወጥቷል እሺ፣ ይዞቶታል።
አዎ እሺ ዜሮ ንገረኝ።
ሀያ ሰባት እሺ ዜሮ ዘጠኝ እ ሀያ ሰባት ሰባ ሁለት እ ዜሮ ስምንት ሰማንያ አምስት አመሰግናለሁ።
ሚኪያስ ይባላል ይደውሉለት እሺ አመሰግናለሁ።
እሺ እናመሰግናለን መልካም ቀን